hello ጤና ይስጥልኝ።
አቤት ከፍሊንትስቶን ነበር የደወልኩሎት። missed call አግኝተን ነው ደውለው ነበር።
ማን ዛሬ
ከትናንት ከትናንት ወደ ፍሊንትስቶን አልደወሉ።
አየ ምናልባት ልጆቹ ይዞ ነበረ። እኔ እንጃ። ስልኩ የኔ ነው እ?
ምን አሉኝ? ምን አሉኝ?
ሄሎ
አቤት ይሰማል። ምን አሉኝ?
እኔ አልደወልኩም። ልጆች ደውለው እኔ እንጃ።
እሺ እሺ
እሺ